hello hello ሰላም አደርሽ? hello ይሰማል?
አዎ ይሰማኛል። ምን ልርዳዎት?
አሁን በቴሌ ብር ሳንቲም አስገባ ተብዬ አስገብቼ ነበረ።
እሺ እ ምንም አልደረሰኝም ብዬ ነው ስምና አድራሻ ልኬያለሁ። ስምና ስልክ ቁጥር ላክ ብሎኝ ልኬያለሁ።
ማን ልበል ስሞትን?
በደዊ ሸረፋ
እ በደዊ ሸረፋ
የቴሌግራም account ኡ እንደዛ ነው የሚለው?
የኔ እም ና በደዊ ሸረፋ ነው የሚለው ግን ቴሌግራም ግን ስልክ ቁጥሩ 0912 ነው ያለው የቴሌግራም የኔ
እ እኮ ስሙ ሌላ ነው መሰለኝ። ስሙን ይንገሩኝ።
የቴሌ ይኸውልሽ በደዊ ሸረፋ በደዊ ሸረፋ ከዛ ቴሌግራም የምጠቀምበት ቁጥር ደግሞ ልንገርሽ ዜሮ ዘጠኝ አስራ ሁለት hello እም
ዜሮ ዘጠኝ አስራ ሁለት ሰላሳ አንድ እም ስልሳ ስድስት አርባ ሁለት
የለም እያለኝ ነው። እስቲ hi ብለው ይላኩ።
እኮ የእናንተ እኮ ላይ ይኸውልሽ ተ- text አድርጌያለሁ እኮ የእናንተ የሁሉ ስፖርት ቴሌግራም ሀይ እንትን አለ ብለው አይደል?
ይላኩልኝ። አሁን ከላይ እ እ?
እንዲመጣልኝ hi ብለው ይላኩልኝ ከላይ እንዲመጣልኝ።
እሺ እሺ እልክልሻለሁ